ስፖርት ነው እኮ የምንረዳው።
እንትን እውነቱን ነበረ ሁለት ሁሉ ስፖርት ሁሉ ስፖርት አስገብቼ እንትን አያሳየኝም። connection ኑ ምን እንደሆነ አላውቅም። እንዲያ አንድ ሳምንት ምን ሆነ
ምኑ ነው
deposit ጠይቀኛል። ሳስገባ ምንም አያሳይም፣ አያስቆርጥም። የትኛው መቁረጥ ይችላል?
OK፣ አልገባም።
አዎ ሳ- ሳንቲሙ አያሳይም።
እሺ፣ እሱን wallet ዎትን screenshot አድርገው በቴሌግራም ይላኩልን።
ቴሌግራም ናቸው።